ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት ጤና ይስጥልን። እንትን ልንሞላ ብለን ከቴሌ ብር እንትን ስንል አይሰራም፣ ይመልሳል።
ምን አልከኝ?
እንትን ልንገዛ ብለን ምን?
game እሺ ይመልሳል። ከቴሌ ብር ስንጠይቀው ምን deposit ለምንድነው?
ለማድረግ ነው?
deposit ለማድረግ
ስንት ብር ነው የሞከርከው?
አምስት መቶ ብር አንድ ሺህ ብር deposit ለማድረግ ብዬ እምቢ አለኝ።
እ?
አምስት መቶ ብርም አንድ ሺህ ብር ነው።
ዛሬ ነው እምቢ ያለህ?
አሁን አሁን በምንድን ነው? በ CBE ነው ቴሌ ብር?
ቴሌ ብር
እ፣ ምንም ከጠዋት ችግር አላጋጠመንም። ዛሬ ይሰራል። ምናልባት connection ነው የሚሆነው
ኮኔክሽን ነው እ ወይ browser ቀይረህ እስቲ ሞክረው እንጂ ይሰራል።
ይሰራል አይደል?
አዎ እሺ ቅድም አስመዝግቤ ነበር እሺ አምስት መቶ ብር እሺ ሺህ ብር እና አራት መቶ ብር
እሺ። መቼ ነበር withdraw ነው deposit?
ዊዝድሮ
ዊዝድሮ አ እሺ። ቤት ቤት ቁጥር ከሄደው ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት ሰባ አምስት ሰባ አምስት
ዜሮ ስምንት አስራ ዘጠኝ
ዜሮ ስምንት አስራ ዘጠኝ አ መቼ ነበር?
እም፣ ከሁለት ቀን ምናምን በፊት አንዴ ሺህ ብር አንዴ አራት መቶ ብር አንድ ሺና አራት መቶ አ
እሺ። check ላድርግ ልጠብቅ። ትናንት ነው ያልከኝ?
አዎ እሺ ትላንት የትላንት ወዲያ
ምን ከትናንት ወዲያ በሚለው ሌላው
አዎ ትናንትና ቅድም ዛሬ አይተው ነበር አ በስንት ነው ቀኑ?
ትላንት ወዲያ አ በዘጠኝ መሰለኝ እሺ በዘጠኝ በ- ወይ በስምንት
እያየሁልህ ነው። እሺ እሺ
process ላይ ነበር ያለው።
አ process ላይ ነው ብላኝ ነበር።
እሺ አራት መቶን አግኝቼዋለሁ። አንድ አንድ ሺውም አለ።
አልገባ አልገባ አዎ።
withdraw ነው deposit ነው አራት መቶ
deposit አውጥቼው እንትን አላለም።
ወደ bet bet account ነበር አይደለም ገቢ ያደረከው?
አይደለም፣ ወደ ንግድ እ።
ባንክ ወደ ቴሌብር ወደ- በስልክ ቁጥሬ ማለት ነው።
okay እኔ deposit ነው እዚህ ጋር ያገኘሁት አራት መቶ deposit አራት መቶ ያገኘሽው?
በ voucher ም አድርገሃል አይደል?
አዎ ትናንት ነው ትላንት። አዎ ከሱ በኋላ ነው ያዘዝከው?
አዎ አ- አንድ ሺው ከዛ በፊት እ ነው።
ከዛ በፊት ነው አዎ እስቲ ያሉትን እያቸውና መግባት ያለባቸው process ላይ የሚሉ አላ- ስላላገኘው ነው ሁሉም balance የሚል ነው የሚታየኝ።
አራት መቶ ብሩ balance ላይ ነው የሚታይሽ?
አዎ እንትኑ አዎ
withdraw ያደረከው በቮቸሩ ያልኩክ ነው
በ voucher ያል- ያልኩት በ voucher እ፣ ያልኩት ነው።
ያልከው። እ፣ እስቲ ቀኑን account history ውስጥ ግባና exact ቀኑን አይተክ ንገረኝ። አጣሁትኝ እኔ ከዘጠኝ ጀምሬ አየሁት
ምንም አያሳይ። አራት መቶውን አገኘሁት አላልሽኝም?
እኮ እሱ deposit ነው withdraw አልከኝ አይደል? አንድ ሺውን በሳንቲም ፔይ ነበር ያደረከው
አዎ እሱም deposit ነው አይደል? ወደ አዎ withdraw depo bet account ክ ነው የሞከርከው?
አይደለም እም፣ ወደ ከ withdraw እንትን account ሄደ።
ነው ያወጣኸው?
አዎ ወደ ዜሮ ስምንት አስራ ዘጠኝ ወደ ቴሌብር ማለት ነው።
ምናልባት ገብቶ ልክ ይሆን check አድርገዋል? ካዋራሃት በኋላ
አልገባም check አድርገዋል?
አድርጌዋለሁ።
እሺ ቀኑን አይተህ ትነግረኛለህ። እዛ process ላይ የሚል ከሆነ ምኑ ላይ?
ያሳያል።
እስቲ ምኑ ላይ ነው?
account history ውስጥ አሁን deposit እንትን withdraw ውስጥ withdraw request የሚለው ላይ ገባው
account ስለመሳይ- history የሚል አለ። አዎ account እዛ ውስጥ ነው ዲ- withdrawal request ውስጥ
እሺ withdraw እሺ እሱ ውስጥ account history የሚል አለ።
አይ እዛው እንደ withdrawal ውስጥ የለም ዝርዝር አዎ
ወጪ ያረካቸው process ላይ የለም።
የሚለው የትኛው እንደሆነ
አዎ ቅድም ልጅቷ አይታለኝ አንድ ሺ እንደዚህ process ላይ ነው ከኛ እንትን ብሏል አለችኝ።
እ፣ ይገባልሃል ቀኑን፣ ካልሆነ ደው ወደ ኋላ ቀኑን ትንሽ ሂደት ብትነግረኝ።
ሂደት ብለሽ አታየውም?
አዎ፣ ከስምንት ጀምሬ አየሁልክ እኮ እሺ ወይ- የሰባት ላይ ከስምንት እስከ ዛሬ ያየሽው አዎ ከስምንት ጀምሬ አየሁትኝ process ላይ የሚል ምንም የለም balance የሚል ነው የሚታየኝ እ፣ okay፣ እሱ በንጥልጥል ነው ያለው balance የሚለው balance ከሆነማ ገብቷል ማለት ነው ወደ account አ አራት መቶ እ?
አራት መቶ ነው።
አዎ አዎ አንድ ሺህም ማለት ብዙ ሙክ- ብዙ ጊዜ ስላረካቸው የትኛው እንደሆነ አሁን እኔ ጋር ግን ሁሉ የሚታየኝ አንድ ሺህም እንትን የሆነ ነው balance የሆነ ነው የ- ወደ account ከገባ
okay በሰባት ቪርቹዋል እ, request ምና- ውስጥ የሚለው ውስጥ አላገኘከውም
አልጣሁት ያው እዚህ ላይ ከፍቼ እያየሁት ነው እንግዲህ እ?
እም።
ያው እንጂ- እሺ በሰባት ሊየው ያን ያህል ይሄዳል
አዎ ይላል
hello
ይላል ያው ከስድስት ጀምሬ check አረኩልክ አላገኘሁትም እስቲ ስ- ስልክ ላይ ይኸውና በደንብ መልሰህ ደውልልኝ withdrawal request ውስጥ ይኖራል ያልገባልክ process ላይ ብሎ ነው የሚጽፈው የገባው balance ይላል ያልገባው process ላይ ነው የሚለው አዎ እሱን check እኮ- አድርገህ መልሰህ ደውልልኝ።
አዎ withdraw እንትን የሚለው ውስጥ ይኸውልሽ አዎ አሁን አዎ ባስና አሁን ቅድም ራሱ እንትን ያላለ ነበረ ደውዬላት ነው ያስተካከለችልኝ። እሱ።
በቃ እሺ፣ check አድርግና መልሰህ ደውልልኝ።
እሺ
እሺ አባ